Denslin AFP, salam ne jua cum lërdo. Denslin, David, David.
me lërdohet e me jetëshën.
Uh, ಇವನ ಇಬ್ರು ತೇಲೆ ಇಬ್ರು ಲೈ Mhm,
ಇಬ್ರು ಆಗ್ದಿಬ್ಬದ ನಬರ್ ashtu.
ಜೊತೆಗೆ ಆಗ್ಬೋತನ ಅವನು
Mhm, ብሩ መቶ ሀያ ምናምን ብር ነበረ ከዛም message መስመር ላይ ያሉት ማስገባ- አመኛቸው።
እ?
እሺ ምን እያሉኝ ነበር? ድምፁ ተቋረጠ።
ብሩ ገባበት እዛ ላይ እሺ
ከዛ እየተጫወትኩበት ወ- ወዴት እንደሄደ አጣሁት ስለዛ አታርግኝ እስኪ message ም አልገባም ከቴሌብር ነው የላኩት ወደ አዎ።
betting site ኡ።
አዎ አዎ እሺ እሱ ሲልኩ ገብቶለታል።
message ኡ አ አዎ
ወዴት ነበር የላኩት ደንበኛችን?
ስልክ ጊዜ ልትል ጊዜ ጃምቦ ላይ ነው ጃምቦ ላይ ነው ወደ ጃምቦ ነው የተላከው።
ኦ፣ ጃምቦ ላይ ሲገቡ ነው ያጡት።
አዎ አዎ መጀመሪያ ገብቶሎት ነበር እንደላኩ ደንበኛችን።
እንደ ገብ- አ፣ ገብቶ ነበረ እሺ ሲጫወቱ ነው ያጡት።
አንዴ ገብቶ እንደተጫወተ አጣ ብሩ ራሱ እዛ ላይ እሺ፣ ደንበኛችን እንደዛ ከሆነ ጃምቦ ቤትን ነው የሚያናገሩት። አሁን እኛ በእኛ በኩል ገና ሲያስተላልፉ ከሆነ የጠፋቦት ያልገባሎት በእኛ በኩል ልናይሎት እንችላለን። ገብቶ ከነበረ እና ሲጫወቱ ከሆነ ግን ያጡት አ፣ ጃምቦ ቤትን ነው የሚጠይቁት።
እዛ።
እነሱን ያናግሯቸው ደንበኛችን።
አመሰግናለሁ።
እሺ፣ እናመሰግናለን። መልካም ምሽት።